Hello ጤና ይስጥልኝ።
አብሮ ይስጥልህ።
ውስጥ አዎ፣
ከሪስኪ ነው እየደወልኩ ያለሁት።
እሺ፣ እንዴት ነሽ?
እግዚአብሔር ይመስገን። ይቅርታ አሜን።
ስሞትም አልበል እ እ ስሞትም አልበል ይቅርታ።
ብርሃኑ ይባላል።
እሺ አቶ ብርሃኑ እ፣ POS machine ኡ ላይ ለረጅም ጊዜ transaction ስላላየን ያጋጠሙት ችግር ካለ ለመወያየት ነበር።
አዎ፣ update አልተደረገም
እሺ version ኡ update አልተደረገም።
አልተደረገም።
እሺ ሌላስ ያጋጠሙት እና ነገር ያው አለ?
wallet ምናምን አይሰራም። አዎ፣ እሺ wallet ኡ ስለማያስጠቅም ነው አዎ፣ የተጠቀምኩት አልተጠቀምም።
ያለው።
አዎ፣ አዎ፣ ሌላ ደው- ያጋጠሙ እደውላለሁ እያልኩ እየረሳሁት እ፣ ነጻ ጥሪ ነበር ሰማንያ ሶስት ምናምን ነው
ምን አሉ?
ሰማንያ አምስት ነው ነጻ ጥሪያችሁ ዘጠና ሶስት ዘጠና ዘጠና አምስት ላይ አዎ።
አዎ፣ እሱ ላይ ራሱ እደውላለሁ ብዬ እረስቼው ነው። አሳውቃለሁ እሺ ደውልም ደንበኛችን አልነበረም።
ምንም አይነት ችግር ካጋጠሙት እኛ ጋር መደወል ይችላሉ። ይሄንን እ፣ አስተላልፍልታለሁ፣ እሺ፣ update ይደረግሎታል።
እሺ።
እናመሰግናለን። መልካም ቀን።